Hello ቤርሳቤ ነኝ።
ቤርሳቤ ሰላም ነሽ? ቃልአብ ነኝ።
አለሁ እንዴት ነህ?
እግዚአብሔር ይመስገን። Order number ሀምሳ ሶስት ሰባ ሰባት ሀምሳ ሶስት ሰባ ሰባት
የ customer ልክ አይደለም ልክ አይደለም ቁጥሩ እያለኝ ነው።
እስኪ አንዴ ቆይ እናመሳስለውና
እሺ ይቻላል።
ሀምሳ ሶስት ሰባ ሰባት
ሰባ ሰባት ነው ሰላሳ አራት ሰባ ሰባት ሀምሳ ሶስት ሰባ ሰባት ሰባ ሰባት እሺ አንዴ ቆይ መስመር ላይ ጠብቀኝ።
Check አደርገዋለሁ። ከአስር ደቂቃ በኋላ መሰለህ ወይም ወይም እናሳውቃለን።
ቃልአብ ስንት ነው የሞከርከው ቁጥር? ዜሮ ዘጠኝ አስራ ሶስት
እሺ ዜሮ ዘጠኝ አስራ ሶስት ሀያ አራት ሰማንያ አርባ
ልክ አይደለም ነው የሚለው?
አዎ፣ አገልግሎት ላይ ባለም እባክዎ ደግሞ በትክክል ይደውሉ ነው የምትለኝ።
እንደዚህ ብለህ ነው አይደል የደወልከው?
አዎ አዎ ዜሮ ዘጠኝ አስራ ሶስት ሀያ አራት ሰማንያ አርባ አይደለም?
አርባ አዎ አዎ
እስኪ እሺ ከዚህ ሞክራትና ደውልልኝ።
እሺ ቤተሰብ